Hello ጤና ይስጥልኝ። ምን ልታዘዝ? ቴሌቪ
coin ነበረኝ ወደ ትኬት እንድትቀይሩልኝ ነበር።
እሺ፣ አንድ መስመር ላይ ጠብቁኝና ቀይሬልሻለሁ።
እሺ እኮ ወደ ትኬት እንድትቀይሩ እኮ ነው።
ሁለት ኮይን ነው ያላት።
እኮ ወደ ትኬት መቀየር አይቻልም?
ያው ተቀይሮልሃል።
እሺ እናመሰግናለን።
እም።